ሄሎ ሰላም ነኝ።
ሄሎ ሄሎ ሄሎ ሰላም ነኝ።
ሰላም አዎ
ሰላም ነው።
አለው እንዴት ነህ?
የዝናብ ፖስቶ ነበር የዝናብ ኦርደር መጥቶ ነበር። የዝናብ ተፖስቶ ነበር ግን አልጨመረም።
እ እ የዝናብ ተፖስቶ ነበር አልጨመረም።
እሺ እሺ፣ በቃ ንገረኝ ኦርደር ነበርክን? የጆሮሽን ዕቃ
አስራ አራት አስራ ዘጠኝ አስራ አራት አስራ ዘጠኝ እሺ፣ check አድርግላለሁ። እሺ አባ ወይ ኧረ አንተ ልጅ